ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እንዴት ዋልሽ?
ደህና ከዊ ፕላስ ወልሽ ነበር ምደውልሽ ባለፈው አውርተን ነበር።
እሺ።
link ልከንላችሁ ነበር እና አዎ ስልክ የተበላሽቶ ነው የተውኩት።
okay register እምቢ አላረግሽ ብሎኝ ነው እ እምቢ link ኡ ነው እምቢ ያለሽ ወይ ስልክ?
አይ ስልኬ ስልኬ ነው ስልኬ።
okay ስልክሽን ስታስተካኪ እሺ register አድርጊና ሀሳብ እሺ።
ጥያቄ ካለሽ link ኡ በተላከበት ቁጥር ደውይልን።
በቃ እደውላለሁ። ስልኬ እምቢ ብሎኝ ነው እሺ እናመሰግናለን። መልካም ቀን። እሺ